ጤና ይስጥልኝ ልጆ ኢትዮጵያ ሰላም ነኝ። እባክህ ይባል
ሴሜስትር እንደ ኦክሲጅን አስመዝግቤ ነበረ እስካሁን መጣኝ።
እሺ፣ በዚህ ስልክ ነበር ያስመዘገቡት?
አ አንድ ቼክ ላድርግልዎት፣ ይጠብቁኝ። አዎ ከሶስት ቀን በፊት አስመዝግበው ነበረ።
አ አልመጣልኝም እስካሁን።
ጠረው ችግር ይቅርታ እንጠይቃለን። አሁን እስከ ሶስት ቀን ስላደረጉ ቅሬታ መዝግቤ ወደሚመለከተው አካል ላክሎት። ከሶስት ቀን እሺ፣ እናቴ።
ከሶስት ቀን በላይ አይቆይም ነበር።
እሺ ነው፣ እሺ።
እሺ፣ ደመኛችን ሌላ የምረዳዎት ነገር አለ?
አይ ለሰው ሌላ ምንም የለም።
እሺ፣ ስለደወሉ እናመሰግናለን። አገልግሎት ቤት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
አዎ።